Hello hello
Power hello customers
ሄሎ አቤት service ሰው
ይቆራረጣል ምን አልሽኝ ተሳም ብላ
እ፣ ስልክ አያነሳም ነበር አዎ በቃ ሄሎ
ብላ ሄሎ እ? ምንም አይሰማም እ? ሄሎ ሄሎ ወይ ስልክ ወይ ቢሮ ቀይሩ ኮረኳሱ ምንም አይሰማም